ጤና hello hello አቤት
እመቤቴ እንትን ይሄ እንደገና ይደገማል እ እ ምን አሉ ሌላ ጊዜ ይደገማል ወይ ምኑ የ stand-up comedy ነው ወይስ ነው?
ምን አሉኝ እኔ አዎ አዎ አዎ ይጠቀማል
በቅርብ ቀን
እሱን አላወቅንም ግን አሪፍ ነው
አይሰማም መቤት ጫጫታ አለ
ቀኑን አላወቅንም ግን ይኖራል ሌላ ጊዜም ይኖረናል
እሺ ታንኪ
አሁን ይንገሩ ይንገሩ